ሰላም ሰላም
ማሽን እጅ ሰዓት ሰጥቼ ነበር ከደረሰ ለመጠየቅ ነበር።
እሺ በምንድን ነው የገባው?
አመታዊ እድሳት
አመታዊ እድሳት አዎ።
የማሽን ቁጥር ንገረኝ። እሺ
እም፣ እም፣ ምን ጋር ነበር? okay ለቁጥር TB እ
ቲ
ቲ
ቢ ቢ
ቲ ዲ ቢ እሺ
ሁለ- አ- ሶስት ዜሮ
ሶስት ዜሮ ሶስት ዘጠና ሰባት
ሶስት ዘጠና ሰባት እሺ check አድርጌ ላሳውቅሽ ልደውልልሽ
ነው መልሼ እደውል አሁን እደውልልሻለሁ እሺ